hello አቤት፣ ሰላም ጤና ይስጥልኝ። ድር ገበያ እንዴት ናችሁ?
እግዚአብሔር ይመስገን ሰላም ነው።
ደህና ነን፣ ደህና ነን።
ይህን order ነበረኝ እና
እሺ እ፣ የዘገየ መሰለኝ።
እ፣ ማን ድረስ ሲሆን የት ነው ያለው?
ግ- ግርማ ግርማ ድረስ
ግርማ ማን?
ግርማ ድረስ
ግርማ ድረስ እ፣ አልተደወለልህም ወይም ደግሞ አል- ኮድ አልተደወለም።
ተልኮልሃል?
አቤት ኮድ ኮድ ተልኮልሃል ወይ? ኮድ ኮድ አልተላከልኝም፣
ኮድ አልተላከልህም?
አልተላከልኝም።
እሺ በቃ ስምህን ይዤዋለሁ፣ እንዲላክልህ አድርጋለሁ። ቆይቷል ክፍያ ከከፈልክ እ፣ no ማረ- ሰኞ ዕለት ነው የከፈልኩት። በእርግጥ
ሰኞ ዕለት ነው።
አዎ so ሰኞ ከሆነ በሰባ ሁለት ሰዓት ስለሆነ ዛሬ ምንድን ነው ቀኑ ሐሙስ አይደለ? እስኪ ሄደን ጠይቃቸው እናላለን። ሰኞ ምናልባት ሰኞ ከፍለህ ከሆነ እንዴት መሰለ እ፣ ከክፍያ በኋላ በሰባ ሁለት ሰዓት ስለሆነ የሚወጣው ማክሰኞ ነው። ሰኞ ክፍያ okay።
ሲከፈል በነገታው ጠዋት ይወጣል። so okay።
ዛ- ትናንትና ዓርብ ነበረ ገና ዛሬ ነው እ፣ እነሱ ጋር ራሱ I mean ወደ አንተ የሚደውሉት ወይ ነገ ወይ ከነገ ወዲያ ነው።
okay። አሁን check ማድረግ ትችያለሽ ወይስ
እ፣ okay፣ እስኪ እሺ፣ በቃ check ላድርግልሽ። ለማንኛውም check ላድርግልሽ። ሲደርስ ግን እነሱ ይደውሉልሃል።
okay ነው ቀኑ አይደለም?
በእነሱ ስለሆነ ነው። text አደርግልሃለሁ።
okay እሺ እሺ እሺ